ጤና ይስጥልኝ ጥሪ ማዕከል
ሰማንያ ስድስት አስራ አንድ በሚለው ነው የምልከው ወይስ አይደለም?
እ ኮዱ አልደረሰ ኮዶች ስድስት ጂ- digit code ኡ አልደረሰኝም።
ሰማንያ አንድ ሰማንያ አንድ አስራ ስድስት message መጡ ደርሶታል አይደለ?
አዎ አዎ እሱኛው ላይ እ፣ ኮዱን አንዴ ላውጣለት እ፣ ከአዲስ አበባ ጅጅጋ ONW የምትላለች አይደለ? ONW ሲ እ በእሷ ነው እሷ የእናንተ የምዝገባ ኮድ ነች ማለት ነው።
PNR ሯን ነው።
PNR አዎ okay እሺ እሷን እ፣ ባንክ mobile banking ላይ ገብታችሁ እሺ፣ አይ አግኝቼዋለሁ። እሺ እሱንም አይ እሱን እዛ ላይ ማስቀመጥ ሌላ ምረዳችሁ ነገር አለ? ሄሎ